ነው።
ሄሎ አቤት።
ሰላም ጤና ይስጥልኝ።
ደህና እግዚአብሔር ይመስገን።
ቃል ኪዳን እባላለሁ። ምደውሎት ከግሎሪ ሪል ስቴት ነበር።
እሺ የንግድ ሱቆችና መኖሪያ አፓርትመንቶችን እየሸጥን እንገኛለን እና ምናልባት ፍላጎት ካሉት መረጃ ልሰጦት ነበር።
አይ እኔም ፍላጎት የለኝም።
እ፣ ምናልባት ያለው ሰው ካለ ይደውሉልኝ።
እሺ እደውልልሻለሁ። እኔ አንቺ ብርቅ ነው?
አመሰግናለሁ። አዎ፣ እሺ እሺ፣ እሺ፣
ቻው።
እሺ።